ሄሎ
ሄሎ ሰላም ጤና ይስጥልን።
የሆነ message ደርሶ የነበር የሆነ message እሺ message ኡ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማት ያገኛሉ።
አው አይ እዚህ ጋር ደግሞ የሚለኝ two television ticket have been add to your mobile number ነው የሚለው እዚህ ጋር አዎ፣ ትኬትን ያገኙት በትኬቱ ደግሞ የእድል ጨዋታ አለ። ሶስት ቁጥር ላይ የእድል ጨዋታን ሲጫወቱ እነዚህ ሽልማቶችን ያገኛሉ።
በነፃ ነው የምጮ የምችለው አሁን ባገኘሁት ትኬት አዎ በትኬቱ ነው እድል መሞከሪያ ነው። ከስ- ከዚህ የሚላክሎት ነው። በሱ መጫወት ነው እርሱ እሺ አሁን የት ነው የምጮት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ሶስት ቁጥር ላይ አለ እድሎትን ይሞክሩ የሚለው